ሰላም ጤና ይስጥልኝ ችብችብ።
እሺ እናት የፓስታ በሀያ ሁለት አስመዝግቤ ነበረ እሺ።
ሀያ ሁለት አልገባም ብለውኝ ግን እስካሁን አልተላከም ምን ነበር refund ነው?
አይደለም ለ refund ሳይሆን ፓስታው አልገባም ማለት ቆየ ነው refund ብሎኝማ ተው ብዬው ነበር እህ እሺ፣ አንዴ check ላድርግሎት። እስኪ በሀያ ነው order ያደረጉት?
በሀያ አዎ በሀያ አዎ በሀያ ሰባት ነው አጠቃላይ የ group ኡ ሰባት አዎ ሳምራይት የሚል እም። እ፣ እስኪ አንዴ ይቅርታ ልደውልሎት መልሼ።
እሺ እሺ የት ነበር location ኦት?
ሳሪስ አዲስ ሰፈር እሺ አንዴ ልደውልሎት።
እሺ